ከዚህ እንትን ነበር ትኬት የትኬት ብሩ እንትን ነበር ለመቁረጥ ነበር።
ኬት ወዴት ነበር?
ከአዲስ አበባ ወደ ኬንያ ወደ ኬንያ።
አ ዋጋው ተልታይል እንችላለን።
እሺ ይቻላል። ለመች ነው የፈለጉት? ያው እንደየቀኑ ዋጋው ስለሚለያይ
እ ዝም ብለህ ከአንድ ሳምንት ብላ
የዛሬ ሳምንት አድርጌ የሌሉት አ
እሺ። መሄጃ ብቻ ነው መመለሻ አለው?
አጠቃ- አጠቃላይ ከደር ከደር ደርሶ መልስ። እሺ የዛሬ ሳምንት ሄደው ከሶስት ሳምንት በኋላ የሚመለሱበት እሺ ሀምሳ ዘጠኝ ሰባት መቶ ሰላሳ ስድስት ብር ነው። Kenya Airways ስን ዝቅተኛ ዋጋ ይሄ ነው። Kenya Airways ሀምሳ ዘጠኝ ሺ ሰባት መቶ ሰላሳ ስድስት
ሀምሳ ዘጠኝ ሺ ሰባት መቶ ሰላሳ ስድስት
ሶስት ሳምንት የምትመለስበት በሶስት ሳምንት ነው ያረኩልዎት። አዎ December ስድስት ሄደው December ሰላሳ የሚመለሱበት።
እ፣ እሺ፣ እሺ፣ እሺ፣ እሺ፣ ሌላ ምረዳውት ነገር ይኖራል?
እሺ። አመሰግናለሁ በጣም አመሰግናለሁ።
እናመሰግናለን ስለደወሉ።